Why no?
ሄሎ ሄሎ ሽመልስ፣ አቤት።
ሰላም እንዴት ነህ?
ሰላም ዋልሽ?
አለን እግዚአብሔር ይመስገን።
አለን አለን።
እሺ ምን ነበረ መደውል ከሰል ምናምን ደውልልኝ ብለህ ጽፈህ ነበር እና አ OK እንትን banner ኡን ማሳጋው size ኡ ምናምን ብዬ ነበር እና ልክ ስትከፍተው እንደዛ ያሳያል። ችግር የለም በተከፈተው ነው።
OK እዛ ያው መስኮት ላይ ምናምን በር ላይ የሚለጠፍ ነው።
አዎ እንደ banner እንዲታይ አድርጎ ብቻ ለ customer እንዲታይ እንደዛ አይደለም የሚለው የአማርኛ ጽሁፉ ላይ አዎ አዎ አዎ እንደዛ ማለት ነው።
OK በቃ እሺ። ለዚህ ነው እና ያው banner ኡ በተከፈተው size ነው የሚወጣው ማለት ነው።
አዎ በተከፈተው ነው። እንደዚህ መለኪያ ምናምን የለውም።
ሁለቱም እኮ ተመሳሳይ ናቸው ግን አዎ ተመሳሳይ ናቸው። I think ልዩነታቸው ይመስለኛል እንትን ነው። እስኪማ ልዩነታቸውን ጠይቄ ልንገርህ እንጂ እኔም ከፍቼ አይቼዋለሁ። አንድ አይነት ናቸው።
እሺ በቃ ጻፊ ነው።
I think ህይወትና መቶ ነው እና እስቲ ቆይ ጠይቄ ግን ልንገርህ
እሺ ወይ thank you በጣም እላለሁ። እሺ እሺ እሺ እሺ thank you መልካም ቀን።
እሺ ላንተ